तिरिस तलब बीस तेईस
አሁን ጤኒስ ተለም ቤስት ቤት ሰላም ነው።
አዎ ሰላም ነው። ግን የአይነ ቤስት ቤት እና ምናምን ባስወር ምናምን ፉርጎት አድርገው እሺ
ግን በሜሴጅም አልመጡም።
ሜሴጅ አልገባልህም?
አዎ ከገባ ያስፈልጋል። ፉርጎት አድርገው እሺ በዲስ በ- በክሮም ነው እንደምትጠቀመው
በ Chrome ላይ ነው ነው።
በ Chrome ላይ ነው።
እሺ browser ቀይረ ሞክረው። Opera ምናምን አለ እንዴ?
አዎ ወብ ያለ update ነው።
እሺ በ Opera ሞክረው እስቲ፣ በሌላ browser ሞክረው። እሺ
እሺ